የቀ ነጠላ ግስ ሀለቀ ዘወረ ክቦነ ሀልቀ አለቀ ሀመቀ ተቸነፈ ከፋ ሀቀቀ አደላደለ ሀብቀቀ ገፈፈ ሀብቆቆ አረካከሰ ቀላቀለ ሀንቀቀ አንሻተተ ዘነበለ ሀንቀቀ ተቀማጠለ ሀንቀቀ አሟረተ ሆለቆ ቆጠረ በለ ሲነሳ ለቀቀ አቆራኘ አሰረ ለቅለቀ ለቀለቀ ለቅለቀ ለበጠ በየደ ለጸቀ ተጣበቀ ለፈቀ ተቀበለ ቆረበ ለፈቀ ደረሰ ቀረበ አንድ ሆነ ለፈቀ ተጠራጠረ ሌቀ ሊቅ ሆነ ልህቀ አደገ አረጀ ሎቀ ለቀቀ በመ ሲነሳ መሰቀ ጠረበ መቀቀ አንጣጣ መንቀቀ አደላ መጠቀ ረዘመ ሞቀ ሞቀ በሰ ሲነሳ ሰሐቀ ሳቀ ሰለቀ ሰለቀ ሰረቀ ሰረቀ ሰረቀ ወጣ ተወለደ ወጣ ተወለደ ሲል ንጉሱ ሰ ነው። ሰረቀ ሲል እሳቱ ሰ ነው። ሰቅሰቀ ዘለቀ ከፋፈለ ሰነቀ ሰነቀ ሰንሆቀ በጣ ሰደቀ ለየ ኮላ ሰደቀ አለዘበ ጨፈለቀ ሰደቀ አለበሰ ከደነ ሰጠቀ ሰነጠቀ ሶቀ ደገፈ በረ ሲነሳ ረቀ ረቀቀ ቀጠነ ረፈቀ ተቀመጠ ርህቀ ራቀ በበ ሲነሳ በረቀ ብልጭ አለ በረቀ ባለቀ ጨፈረ በተ ሲነሳ ተሀብቆቆ ተቀላቀለ ተደባለቀ ተላጸቀ አንድ ሆነ ተማወቀ ተማሟቀ ተሳለቀ ተዘባበተ ተባህቆቆ ተቀላቀለ ተአረቀ ታረቀ ተአርቀ ራቁት ሆነ ተአውቀ ታወቀ ተዳደቀ ተጣላ ተዳደቀ ተከተለ ደረሰ ተዳደቀ ተገናኘ ተጋጠመ ተጠለቀ ረከሰ ተጠወቀ ተጨነቀ ተከፋ ተጠውቀ ተጠባበቀ ተጣበቀ ተጣበቀ ተጸደቀ ተመጠቀ መጠቃ ተጽቀ ተጨነቀ በነ ሲነሳ ነሰቀ ደንጊያን አነጠፈ ነደቀ ሰራ ነፈቀ ከፈለ ናፈቀ ተጠራጠረ በአ ሲነሳ አልጸቀ ደረሰ አመቀ ጥልቅ ሆነ አሰቀ ሽቦ ሰራ ጠቀለለ አስተሃመቀ አቃለለ ናቀ አስተማወቀ አሟሟቀ አስተርሃቀ አስወገደ አረቀ ታረዘ ተራበ አረቀ ጠፋ ባዶ ሆነ ጠፍ ሆነ ወይም ባዶ ሆነ። አበቀ አከከ። አነቀ አሰረ። አንጸብረቀ አብረቀረቀ። አወቀ አስታወቀ። አዜቀ አከከ። አድለቅለቀ አናወጠ። አድቀቀ አደከመ አላመ። አወቅ አጠቀ ታጠቀ። አጠቀ አጸና አስጨነቀ። አጥለቀ አንገፈገፈ። አጥመቀ አጠመቀ። አጥረቀ አስቀመጠ ተቅማጥ። አጥበቀ አጠበቀ። ኦቀ አወቀ ጠበቀ። በከ ሲነሳ ከረቀ ረጠበ። በወ ሲነሳ ወለቀ ሾለከ ወለቀ ወደቀ። ወሰቀ ሳበ። ወረቀ እንትፍ አለ። ወድቀ ወደቀ። ዘሃቀ በዘ ሲነሳ ዘሃቀ ገፈፈ። ዘሃቀ አቆማዳ አወጣ። ዘረቀ ወጋ። ዘርዜቀ ነፋ በወንፊት። በደ ሲነሳ ደመቀ ጨፈለቀ ወጋ። ደመቀ ቀጠነ። ደቀቀ ደቀቀ ላመ ወገጠ። ደቀቀ ከሳ። ደቀ ልጅ ሆነ። ደደቀ ወጋ አደጋ ጣለ። ደደቀ ድንገት ደረሰ ወደቀ። በጎ ሲነሳ ጉህቆ ጎበጠ ጃጀ። በጠ ሲነሳ ጠለቀ ሰለቸ ጠገበ ተጸየፈ። ጠለቀ ረከሰ አደፈ። ጠረቀ ቀዘነ ተቅማጥ ታመመ። ጠበቀ ጠበቀ ፈጠረ። ጠበቀ አነቀ ያዘ። ጠንቀቀ ለካ ሰፈረ። ጠንቀቀ ደረሰ ተፈጸመ። ጠንቀቀ ጠነቀቀ። ጠአቀ አጣበቀ አስጨነቀ። ጠአቀ ተጨነቀ። ጠየቀ አስረገጠ ተረዳ። ጦቀ ተጨነቀ። በፀ ሲነሳ ጸረቀ ጋገረ ቆረሰ። ጸንጠቀ ለወሰ ነከረ። ጸአቀ ተጨነቀ። ጸየቀ አበላሸ አስጨነቀ። ጸድቀ ጸደቀ። ጸድቀ እውነተኛ ሆነ። ጸፈቀ ዘጋ ጀጎለ ጨፈቀ። ጽህቀ ቸኮለ ተጋ። ጽህቀ ተጨነቀ። በፈ ሲነሳ ፈሃቀ ፋቀ። ፈሃቀ ኮላ። ፈለቀ ፈለቀ መነጨ። ፈለቀ ፈሰሰ። ፈረቀ ፈጠረ አዳነ። ፈረቀ ከፈለ ፈንታ ሰጠ። ፈአቀ እለይ እለይ አለ አለ። ፍህቀ አባረረ ለየ።